ሄሎ ጤና ይስጥልን።
አብሮ ይስጥልን። መረጃ ለመጠየቅ ነበር።
ቲዩብ ነው። okay እሺ፣ ይችላሉ።
ዛሬ ነው መሰለኝ ቀኑ የሚያልቀው የውይሻ
okay። አዎ
እና ስለ price ምናምን ነገር ለማወቅ ነበረ።
okay ይችላሉ። በ credit hour ነው የምናስከፍለው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ሀያ credit hour ነው የሚወስዱት። ለሶስት ወር ነው class ኡ፣ አስራ አምስት ሺህ ብር ማለት ነው።
okay። ስለዚህ ክፍያውን በምንድን ነው የሚፈጸመው?
በ mobile banking።
okay፣ አመሰግናለሁ።
እሺ
ወይኔ